ጤና ይስጥልኝ አርፌ ማለት ነው። ባኮ ልርዳው። Hello Hello hello
ጤና ይስጥልኝ ልርዳዎት።
በሀያ አራት July ሀያ አራት
እሺ
withdraw ሶስት መቶ ብር አድርጌ እስካሁን pending ላይ ነው
ከየት ነበር withdraw ነው ያደረጉት?
ከኪንግ ብር ኪክ ብር ነው።
አዎ እሺ ወደ ምን account ኦት?
withdraw ለማድረግ እሺ ወዴት account ኦት?
ወደ ራሴ ወደ ቴሌ ብር ቴሌ ብር። እሺ ቴሌ ብር የተመዘገበበትን ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ አስራ አምስት አስራ አምስት ዘጠና አራት ሰባ ዘጠና አራት ሰባ
አዎ እሺ ስም ይንገሩኝ።
እ?
የተመዘገበበትን ስም ይንገሩኝ። ቴሌ ብሩ
ጀማል ሳኒ
ጀማል ሳኒ ሳኒር።
እ።
እሺ ደንበኛች የሰጡን መረጃ መዝግበናል። አሁን በምንሰጡት ቁጥር screenshot አንስተው ለቴሌግራም account ኣችን ይላኩልን።
አ፣ እሺ ቴሌግራም እሺ አለው የቴሌግራም ቁጥራችን እንገሮት የያዙ ቁጥሩ። እሺ ዜሮ ዘጠኝ እንትና አለው ልክላለሁ እጃ ላይ ዘጠና ሁለት አሁን ቤት በፊት- ባሉት አለው አለው አዎ እሺ እዛ ላይ ላኩልን። ሲልኩ ስምና ስልክ ቁጥር ያስቀምጡልን።
እሺ እሺ እሺ ሌላ መረዳውት ነገር አለ?
አ፣ በቃ ይሄ ነው።
እሺ ስለ አሁን ደውል በፊት አሁን በፊት ሌላ አሁን በፊት deposit አድርጌ እሺ
አምስት መቶ ሰባ ነው deposit ያደረኩት።
እህ ግን የተመለሰ መዘግቤ ማለት ነው የተመለሰ እህ ስንት ነው? ሁለት መቶ ሰባ ነው የተመለሰ።
አሃ የድርሶ ካወጡት ብር ቀንሶል ማለት ነው።
አዎ እኔ የተለያየ ደ- transaction ነው በአንድ አይ ሳይሆን እህ በመቶ መቶ ሁለት መቶ እንደዛ ነው እኔ ያደረኩት።
አሃ
ግን እ፣ የመለሰ reverse የሆነ ሁለት መቶ ሰባ ብቻ ነው። ግን ጠቅላላው አምስት መቶ ሰባ ነበረ።
እሺ ስለዚህ በመሀል ያልገቡ amount ኦች ኖረው ሊሆን ስለሚችል የእነዛንም እ።
screenshot የሚልኩት በምልክት አድርገው ይላኩትና አንድ ላይ እንዲታይለትና አድርግ።
ለ- ለሱ ልኬ ነበረ። ይሄ ራሱ message ነው የገባኝ transaction ላይ አያሳይም success ብሎ
አሀ አያሳይም ኪክ ብሩ ላይ እንደዛ ትራ- አ፣ message ገብቶኛል። የቴሌ ብር transaction message ኡ እሺ እ፣ እዛውን ቴሌግራም ላይ ልኬን ነበረ።
deposit ነበር እንዲያደርጉት ያኔ አዎ አሁን deposit ነው የነገሩኝ deposit ነው። እሺ ያ ስለዚህ- አሁኑ የመጀመሪያ አሁን አዎ እሺ
እንደዛ የበፊቱ ነው።
ግን deposit ኡ ነው ያልገባሉት።
አዎ የበፊቱ የቀራው deposit ኡ ነው። አሁን ሶስት መቶ ያረው withdraw ው ነበረ ያ በሀያ አራት እሺ ስለዚህ ይሄን የአራቱንም እናይሎታለን ከ screenshot ኡ ጋር ይላኩልንና እነዛንም ደግሞ deposit ሲያደርጉ ከቴሌ ብር የተላከሉትን መ- message ይላኩልንና አንድ ላይ እሺ።
check እናደርግሎታለን።
እሺ እሺ እሺ ስለ ደውሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያደርሳል።
Thank you thank you እናመሰግናለን።
እሺ መልካም እሺ።
እ፣ እሺ እሺ እ።